ጤና ይስጥልን።
ሰላም አረፈድሽ። እኔ እግዚአብሔር ይመስገን። አቤት ምን ልታዘዝ?
እንትን ነበር እናንተ ጋር መኪና ምናምን አለ የሚባል ነገር ሰምቼ እና ያለውን information ለመውሰድ ፈልጌ ነበር።
እሺ።
ባንክ ያለበት መኪና ምናምን ይኖራል እናንተ ጋር አዎ፣ ዋና
እኮ የባንክ ባንክ ከፍተህ- ምናያይዘው ባንክ የምታያይዙት ነው ያለው። እስከ ስንት አለ? እስከ ስንት የሚያያዝ ምን አይነት መኪና ነው የፈለጉት?
የህዝብ የትራንስፖርት መኪና
እኮ አለን። 5L ኦችም አሉን፣ ዶልፊኖች አሉን፣ አባዱላዎች አሉን።
እኮ የ 5L ምናምን ሲሆን ዶልፊን ወይ አባዱላ ምናምን
አዎ አሉ። 5L ኦችም ዶልፊኖችም አሉ። መጥተው ማየት ይችላሉ። ፓስተር branch ኣችን
አ ፓስተር አደባባይ አ
በቃ እስቲ እሺ እኔ ታመሰግናለሁ እሺ